ቤት ዲቦራ ነኝ። እባክዎ ምን ወዳው?
አዎ እንዴት ነሽ?
አለሁ እግዚአብሔር ይመስገን። እንዴት ነህ አንተ?
ሰላም ነሽ? እሺ ብሩ አኮኑ አይገባም ምንድን ነው እና በስቢት ከወጣው ዊዝድሮ አድርገህ ነው? መቼ ነው?
አዎ ውትራው ነው ትሪ ዴይ ናይት ቱዴ አት ናይት አይ ትሪ ዴይ ትሪ ዴይ ትሪ ዴይስ ናይት
እሺ tell me your best name best bet number please
yeah your best bet number
ዜሮ ዘጠኝ እሺ ሰላሳ አንድ ሰላሳ አንድ
ዘጠና አንድ ዘጠና አንድ ዘጠና ዘጠና ዘጠና አራት ዘጠና አራት ስንት ብር ነበር?
አምስት መቶ
እሺ ትንሽ ጠብቀኝ።
እሺ
hello አቤት ወደ ቴሌ ብርህ ነው አይደል የላከው በሳንቲም ፔይ?
አ እሺ በቃ ይኸውልህ አሁን ከዚህ ወጥቶ processing ላይ ነው ያለው። አሳውቃችኋለሁ። እሺ ለሳንቲም ፔይ ትንሽ system ተበላሽቶ ስለነበር ነው ይስተካከላል። እሺ እንደው ወደ ትላንትና ማታ ዛሬ አዎ።
ትላንትና አይጠብቁኝ ገና አዎ።
አይገባም አይገባም እንትን ነው ይኸውልህ ወንድሜ ምን መሰለህ እነሱ ጋር ሳንቲም ፔዎች ጋር ትንሽ system ተበላሽቶ ነበርና አሁን እሺ።
አስተካክለው እያስገቡ ስለሆነ ትንሽ ጠብቀው እሺ ይገባልሃል።
እሺ ትንሽ sister፣ ይኸውና ካልገባ መልሰህ ትደውልልናለህ እናሳውቃለን።
እሺ በጣም አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።
okay እሺ